Hello hello hello ሄሎ ጤና ይስጥልኝ ኢትዮቴ ኢትዮቴሌ መቶ ሰከንድ ባኮ ምን ልርዳ? ኢትዮቴሌ መቶ ሰከንድ ባኮ ምን ልርዳ? ምን አሉኝ? ምን አሉኝ? ምን ልርዳው? ሄሎ